ከቅድም ጀምሮ ከሁለት ሰዓት አሎ፣ ሰላም ጤና ይስጥልኝ።
እንዴት ነሽ?
እግዚአብሔር ይመስገን።
አለን። አምቡላንስ ፈልገን ነበረ፣ ማግኘት እንችላለን?
ይቻላል።
okay። ICU ውስጥ ነው ያለው ሰውየው። ያው ሙሉ አገልግሎት የኦክሲጅን ምናምን ሌሎችን ተጨማሪ አገልግሎቶች አስፈልገውት ወደ ከአዲስ አበባ ባህር ዳር ነው የሚሄደው።
አዎ ደውሎልኝ ነበር አንዴ እናንተ ቤተሰብ።
እሺ okay። የት ነው እናንተ? ጠብታ ነው።
ጠብታ ነው።
okay በቃ ጥሩ። እሺ እሺ።